ሄሎ
አቤት ጤና ይስጥልኝ። ቤት
ጤና ይስጥልኝ። ሰላም ነው?
ሰላም ምን ነበር?
ስር የሆነ ብር ወስጄው አርግቼ ባለፈው ከሁለት ዓመት ከሁለት ማር በፊት እሺ
ብሩ አልገባኝም።
ዊትድሮዋል ሪክዌስት ቦታ ላይ ቤንዲንግ እያየኝ ነው።
እሺ
ምን አልገባልኝም። ብሩ እሺ ቤት ቤት ቁጥር ንገረኝ። ሌለ
ዜሮ ዘጠኝ
ዜሮ ዘጠኝ አስራ አምስት አስራ አምስት አስር አስር
አስራ ዘጠኝ ሰባ ዘጠኝ
ሰላሳ ሶስት ሰላሳ ሶስት አዎ መቼ ነበር ያደረገው? ከሁለት ቀን በፊት ነው።
ከሁለት ቀን በፊት አዎ።
ስንት ብር?
አምስት መቶ ብር
እሺ ትንሽ ጠብቀኝ፣ ያየሁልን
ናሽ
ትናንት ነው ያደረገው። ከሁለት ቀን በፊት ስትል ትናንት ነው?
ከሁለት ቀን ከትናንት ወዲያ?
አይ ከትናንት ወዲያ?
ትናንትና ወዲያ አዎ ከትናንት ወዲያ?
አዎ
እሺ deposit ነው ያደረግከው?
አይ ወስጄ ነው ያደረኩት።
አምስት መቶ እዚህ ጋር process ላይ ያለው deposit ነው።
አዎ አዎ deposit ነው ያደረኩት። አዎ አዎ deposit ነው።
እሺ
process ላይ ነው። deposit text ኡን Telegram ላይ ትልክልናለህ።
እ deposit text ገብቶልሃል አይደል?
deposit text እ
ዲፖዚት እንደ ዊትድሮ ዊትድሮ ነው ዊትድሮ ነው በደንብ ይሄ ዲፖዚትም ዊዝድሮም አለ አምስት መቶ
አ ኦኬ ዊትድሮ ማለት አይደለ አዎ ዲፖዚትም ዊዝድሮም ያልከው አለ።
ሁለ የተለያየ አምስት መቶ ነው።
አዎ አምስት መቶ አምስት መቶ
እሺ እና ሁለቱም ፔንዲንግ ነው። ለዲፖዚቱ ግን ዲፖዚት ቴክስት ስለሚያስፈልገን ቴሌግራም ላይ ላክልን።
እሺ የዲፖዚት ነው የዊትድሮ ውስጥ
ዊዝድሮውን ደግሞ ለሳን የሳንቲምን ቁጥር ልስጥ ደውለህ ትነግራቸዋለህ።
አ
የሳንቲም ቁጥር ልንገርክና ደውለህ ጠይቃቸው።
እሺ ነው ልኝ ዘጠና ሶስት ስልሳ
አ ዘጠና ሶስት ስልሳ ላይ ደውልላቸው።
ዘጠና ሶስት ስልሳ አዎ
okay ዘጠና ሶስት ስልሳ ላይ ደውላችኋል።
አዎ እዛ ደውለህ ሁለቱም አልገባልኝም በላቸው። በሳንቲም ስለሆነ ያደረግከው ሁለቱንም
አዎ ጠይቃቸው።
አይ አይ እሺ